ሄሎ
ጤና ይስጥልን።
ሰላም ማን ነው?
እግዚአብሔር ይመስገን። ከዊፕላስ ሶሉሽን ነበረ የምደውልልዎ።
እሺ ዊፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደለ? አፕ ላይ ዊፕላስ ሶሉሽን የሚባል app ላይ
እ፣ agent ኦቻ- አልገባኝ።
agent ኦቻችን እየመጡ እያስመዘገቡ ነበረ። application ውስጥ ከሀምሳ በላይ service ኦች አሉት እና service ኦቹን እ፣ የሚሰጡትን እና የሚጠቀሙትን ለማገናኘት company ያችን አም- አንድ app develop አድርጎ ነበረ እና እዛ ላይ service እሺ፣ አሁን እ፣ እየመዘገበ ለቅሶ ነበር።
ላይ ነኝ።
እም፣ ለቅሶ ነው። ደውል ደውል ደውል።
እሺ